ናፈቁኝ እጆቼ ልቤ ጋር ደረሰ የእጅሽ ንዝረት ይህን እንቆቅልሽ ምን አውቅለት በዚህ በዚህም በዚህ በዚህ አይነት መብቂያም አይኖርም የፍቅራችን ግለት እስክንጀ Skıncaç Skıncaç Skıncaç ስርግ አዲስ መውደድ እያደር ሆኖልሻል ልቤማ ካጠገቡ ሆነሽ እያየሽ ይራብሻል ቢዘምን ዘመኑ ካንቺ ጋር አብሮን ያለሽ እኔማ በዚህ አይነት ላንቺ ካንቺ ነኝ አካል እስኪጃል አብሬ ካብርሽ ተቀርቶ ዋጋዬ በዋጋሽ ተሰልቶ ተቻችለን ገና ብዙ እንኖራለን። ልኬቴ ልኬትሽ ተግባብቶ ስህተቴ ስህተትሽ ተጣፍቶ ተቻችለን ገና ብዙ እንኖራለን። እስክንጀምር እስክንጀምር እስክንጀምር እስክንጀምር እስክንጀምር እስክንጀምር የዓለም ዘውድ ቢደመር ይጠባል ለአንቺ አይበቃ እኔማ አንገሽን አኑንሽ ልድፋብሽ ውብ ጨረቃ ቢዘምን ዘመኑ ካንቺ ጋር አብሮ ሊያረጅ እኔማ በዚህ አይነት ላንቺ ካንቺ ነኝ አካል እስኪጃ ይበዘት ፀጉራችን ይሁን ጥጥ ይምሰል ቃጫ ቢያሻው ይመረጥ ይሸብሸብ ቆዳችን ይጣውዝ ይደራረብብን ዕድሜ ጓዝ እኔና